አንዴ በሰማንያ ስምንት ዜሮ አራት ደውል። ጤና ይስጥልን ቤተሰቤ። ሄሎ ሰላም ነው አለን እግዚአብሔር ይመስገን። ምን ነበር?
እንድን ትናንትና ውጥሮ እርግቶ እሺ
ከዳ ብንድንግ ያለ ነው ስንት ብር ነው ውስጥ ያልከው?
አንድ ሺህ ስድስት መቶ አንድ ሺህ ስድስት መቶ አዎ እሺ አንዴ ጠብቀኝ። ቁጥርን ንገረኝ። የቤት ስቤት ዜሮ ዘጠኝ እሺ
አስራ አምስት እሺ
ዜሮ ዘጠኝ ዜሮ ዘጠኝ ዘጠና አምስት ዘጠና አምስት ዘጠና አምስት አሁን ዘጠና አምስት ድጋሜ
አዎ እሺ አንዴ ጠብቀኝ። መቼ ነው ያረከው?
ትናንት ማታ
ስንት ነው ያልከኝ?
አንድ ሺህ ስድስት መቶ አንድ ሺህ ስድስት መቶ
አዎ አዎ pending ላይ ነው።
አዎ እ ለሳንቲም inform እናደርግልሃለን። ትንሽ ጠብቅ ይገባልሃል።
እሺ sister ዬ እሺ፣ ትልብል እሺ።
በናትሽ አመሰግናለሁ በጣም
እሺ እሺ እናደርጋለን። እሺ
እሺ አድርግልን ሲስተርዬ እሺ